ጤና ይስጥልኝ ጠብታ አምቡላንስ
ሄሎ ሄሎ
አምቡላንስ ይፈልጋል ነበር።
እሺ ከየት አካባቢ ነው
እዚህ ጣቢያ ከየት ወደ እዚህ ጤና ጣቢያ
ከኮተቤ ጤና ጣቢያ ከዛ ወዴት ነው የሚሄዱት እም፣
ወዴት ነው የሚሄዱት እም፣
ሄሎ ጥቁር አንበሳ
ጥቁር አንበሳ ሪፈር ተጽፎላቸው ነው
ነበሩ
እ
ጥቁር አንበሳ ክትትል